Hello ጤና ይስጥልኝ። ሄሎ
ሰላም እንዴት ነህ?
ሰላም፣ እግዚአብሔር ይመስገን።
ተመላሽ ብር ነበረኝ በጣም ጠበቅኩኝ።
Okay፣ እሺ፣ እሺ፣ በጣም ይመስገን። ስልኮትን ይንገሩኝ እስኪ።
ዜሮ ዘጠኝ አንድ አንድ አንዳንድ ሀያ ሰባት ሀያ ሰባት ዘጠና ሁለት ዘጠና ዘጠኝ ቅዳሜ ነው የላኩት እቃ አልተላከልኝ ብሩ ተመላሽ ይሆናል ብላለች። ግን ምንድን ነው አሁንም አሁንም አሁንም መደወል አይጠበቅብኝም እኮ ልክ ነው። ተው፣ በጣም አገልግሎቱን ካላገኘው በ refund መደረግ እዛው እጅህ ላይ ነው ማድረግ ትችላላችሁ።
በዚህ ቁጥር ነው የታዘዘው።
አዎ በአርባ አራት screenshot ኡን ላክልኝ አለች። ላኩላት ለሆነ ወንድ ልጅ ላኩለት አርባ አራት ቤት አየነው። እሺ ትላለች። ፋይናንስ አልገባችም ምናምን እንዴ እንዲህ መጉላላት የለብንም እኮ